ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንረዳው
እንትን ነበረ ባለፈው አርብ ዕለት ይመለሳል ብዬ ነበር ወደ ሁሉ ስፖርት አስተላልፌ ከእንትን ከቴሌ ብር እሺ ቴሌ ብር ሳንቲም ማለት ነው ሳንቲም ፔ ያው አርብ ዕለት ነው አምስት መቶ ብር አስተላልፌ ግን አልገባም ቴሌግራም ላይ ልከውልናል
ቴሌግራም ላይ አይደለም እዛው normal እዚሁ በምጫወትበት ነው ይሄ አይደለም ስልኩ ሀያ አራት ቤት ነው እሺ አራት ሰባት ስምንት እ።
ከዝውውር ታሪክ ላይ ያልገባለትም ፎቶና ሄዷል ከቴልማ ቆርጦ ሳንቲም ፔ ጋር ሄዷል ቆርጧል ከቴሌ ብር እሺ የተላከሉትን message በቴሌግራም ይላኩልን
እሺ የቴሌግራማችሁ ቴሌግራማችሁን አላውቀውም እሺ ልክልሻለሁ ቁጥር የያዙ እሺ
ዜሮ ዘጠኝ እ
ሰባ ስምንት ሰባ ስምንት አስራ ስድስት ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት አዎ ሰባ ስምንት አስራ ስድስት